ጤና ይስጥልኝ አርፌ ረድኤት ነኝ በኩምረድ ነው።
እንዴት ነሽ እህቴ? ወደ ሁሉ ስፖርት በራስ ገብቼ stuck ሆነብኝ። በአሪፍ በይ ነው እንትን ያልኩትና
እሺ አሁን የሞከሩት ደንበኛችን
አሁን የሞክሩት አሁን የሞከሩት አዎ ከአስር ደቂቃ በፊት ምናምን እሺ ቴሌብር በዚህ ቁጥር ነው የሚጠቀሙት?
አዎ በዚህ ቁጥር እሺ ሙሉ ስሞትን ይንገሩኝ።
ሳምሶን ተኬ
እሺ የገንዘቡ መጠን ስንት ነው?
ስድስት መቶ
ከቴሌ ብሮት ነው ያስተላለፉት።
አዎ እሺ ደንበኛችን አሁን በምነግሮት ቁጥር ወደ ቴሌግራም አካውንታችን እሺ የቴሌ ብሩን ደረሰኝ screenshot አንስቶ ይልኩልናል።
okay hi በይኝ። በ- በ- በየት ወዴት ስልክ ቁጥር ቁጥር ላስይዞት
አዎ፣ እሺ ወይ hi ካልሽኝ እዛው እያለ እንትን ልበልሽ ማላስችልሽ ከሆነ ቁጥር ላስይዞት ደንበኛችን እሺ እንደዛ ይሻላል። እሺ ዜሮ ዘጠኝ ዘጠና ሁለት
okay፣ ቆይ፣ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ቆይ አንዴ። እሺ፣ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት
ኧረ፣ ከአሁን በ- አ- አለችኝ ቴሌግራም ላይ የሚገርምሽ ነገር እልክልሻለሁ። ባለፈው እንደዚህ ብኝ ነበረ ነው። እሺ እሺ እሺ ደንበኛ thank you። እሺ
መልካም ቀን ይሆንልዎት።